ሄሎ
ሄሎ ጤና ይስጥልኝ። ከፍለን ግን እንትን አላለልንም። እዛ ላይ order ላይ አልቆጠረውም።
ምን አሉኝ?
እ፣ ዝንጅብል አዘን ማለት ነው እሺ አምስተኛ የከፈል ነው ወይ ደግሞ አምስተኛ order ያደረገው ሰው እንትን አላለውም። ሂሳቡ ግን ተቆርጧል። እዛ ላይ የሚያሳየን አራት እ?
ቆርጦብዎታል?
አዎ ሂሳቡ ቆርጦታል።
እስኪ ቆይ ልይልዎት እዚህ ጋር እሺ
ስልክ ቁጥር ይንገሩኝ እስኪ።
ዜሮ ዘጠኝ
ቆይ አንዴ ይቅርታ ጠብቁኝ።
እሺ ቆይ የግል ቆይ
እሺ ዜሮ ዘጠኝ
የከፋዩ ልንገርሽ የግሩፕ ሊደሩ አዎ የግሩፕ ሊደሩ የ group leader ኦች ዜሮ ዘጠኝ ሰላሳ እሺ ዜሮ ሰባት እሺ
አስር እሺ ሀምሳ ስምንት
ምንድን ነው አሉኝ product ኡ?
ዝንጅብል
Okay አንድ ሰው ይቀረዋል። active ላይ ነው ያለው አይደለ?
አዎ አንድ ሰው ይቀረዋል። active ላይ ነው ያለው፣ ግን እኛ አምስት ሞልተናል። አምስተኛ ሰው ከፍለዋል።
አምስት ሰው ሳይሆን አራት ሰው ነው የሚያስፈልገው።
እኮ ከ group leader ኡ ውጪ አራት ሰው ከፍለዋል። ከ leader ኡ ጋር አንድ ላይ አምስት ሰው ማለት ነው።
አራት ሰው ነው የሚያስፈልገው እኮ ግን ማለት አምስተኛ ሰው አያስገባልዎትም።
ይኸውልሽ ልክ ነሽ። አራት አራት ለመሙላት የመጨረሻው join ሲያደርግ እም፣ ብሩ ተቆረጠበት እና ግን ስቲል እንትኑ ላይ አንድ ሰው ይቆራል ነው ይቅር የሚለው ይችላል።
የማን ነው የቀረው? ስሙን ይንገሩኝ። እሺ ግሬት ሚል እንትን ልስጥሽ ስልክ ቁጥር ልስጥ ከፍሎ እ፣ የተቆረጠበት ይስጡኝ። እስኪ አውጡኝ ስልክ ቁጥሩን ዘጠኝ አስራ አንድ ዜሮ ሁለት
ዜሮ ሁለት ስልሳ
እሺ ዜሮ አንድ
ሀምሳ ሰባት ብር ነው የቆረጠው የእሱን
የሀምሳ ሰባት ነው ግን ሀምሳ ሁለት ከ- በቴሌ ብር ስለሆነ የከፈልነው እም።
ሀምሳ ዘጠኝ ነበር ሀምሳ ሁለት ነው።
አዎ ይኸው አሁን እዚህኛው ጋር በሱ ስልክ ስገባ አራት ሰው አለ። already ሞልቷል group ኡ።
ስለ- እኛ ጋር እንትን ነው የሚለን ለዛ ነው። አሁን- እሺ ማን ማን እንደሆነ ትነግሪናለሽ?
እሺ እ፣ የንግስት አለች፣ አብርሃም፣ ቲጂ እና እ፣ ገራቱ
ሌላ group ነው ማለት ነው።
በቃ እሺ።
ይሄ አይደለም።
ይሄ አይደለም። ስለዚህ ሌላ group ላይ ገብቶ ነው ማለት ነው። ብሩ መመስ
አይ ሙሉ አራቱ ቆየ ይኔ ይቆጠራል።
እስኪ ንገሪን እሺ፣ አንዴ ይቅርታ።
የአሁኑን ነው አዎ ቲጂ እ፣ እ፣ የንግስት እና አብርሃም እ፣ ገራቱ
great እኮ ሌላ group ላይ join አድርገዋል ማለት ነው ተሳስቶ።
አዎ እዚህ ላይ ገብቶ አሁን አራት ሰው ሞልቶ ጨርሷል። complete ብሏል ይሄኛው የ team leader ኡ ማለት ነው።
የእሱ team leader ማን ይላል?
ቲጂ
እቺ ታዲያ ወይ የቲጂን ስል ቲጂን አያውቋትም?
ቲጂን አናውቅም።
እስኪ ወይ ስልኳን ልንገረዎትና ነገ መውጣት ስለማይቀር ይሄ product
እም።
መውሰድ የማይችል ከሆነ የእሱን እንድናስቀረው።
እሱማ እዚህ ለጋር ነው ያለው፣ መውሰድ አይችልም።
እስኪ ስልክ ቁጥር ልንገረዎት ማለት የእርሱ አካባቢ ከሆነች
አ- አይ አይደለችም አናውቃትም።
እሱ ጋር ያሳየሽም አንቺ location የእኛ ለጋር ነው።
እንደ- እንደዛ ሳይሆን አሁን እ፣ አንዳንድ ጊዜ እንደዚህ ተሳስተው ይገቡና እ፣ ቅርብ አካባቢ ከሆኑ እ፣ ሄደው ይወስዳሉ product ኣቸውን እና እንደዛ ማድረግ የሚችል ከሆነ እንዳይመለስ ለማድረግ ነው product ኡን ደውል ያን ስልክ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሰላሳ ዘጠና ዘጠና
ስልሳ አራት አርባ ስድስት ስልሳ አራት አርባ ስድስት እሺ አሁን እሷ ያለችበት ቦታ ሩቅ ቢሆን ምንድን ማድረግ የምንችለው መቀባበል ባንችል
በቃ የእሱ እንዳይወጣ እናረግና የእሱን product refund እናረግለታለን።
እሺ በቃ
እሱ check አድርገው እ፣ መልሰው ይንገሩ።
እሺ ቆይ እየደወለላት ነው አንዴ
እሺ እሺ
እ፣ ምን አለ ይሞክክም hello hello፣ አቤት።
እ፣ በቃ ስልኳ አይሰራም። እዚህ አካባቢ ከኛ ጋር መፍትሄ ያለ አይመስለኝም እና refund ይደረግልን።
በቃ refund ሀያ አራት ሰዓት ሲሞላው እ፣ refund እናደርግልዎታለን።
ታደርጋላችሁ ግን አይደለም?
እናረጋለን፣ ችግር የለም። ሀያ አራት ሰዓት በኋላ እናደርጋለን።
አይ ባለፈው እኛ ጋር አንድ እንደዚሁ ጋር refund ይደረጋል ተብሎ አልተደረገላት ነበረ።
okay። አይ እንደዚህ በስህተት ምናምን ገብተውን እ፣ ሲረሳ ካልሆነ በስተቀር እ፣ refund እናደርጋለን እኛ።
ስለዚህ እንትን group ኡን እናንተ ብሉ ማድረግ አይቻልም፣ ወደዛ ማድረግ አትችሉም።
አይ አይቻልም። already አንዴ እንትን ከተባለ አይቻልም።
እሺ ስለዚህ ነገ እንደውልሻለን።
እሺ እሺ ቴንክ ዩ እሺ፣ መልካም ቀን